ቴሌኮኔክሽን ቤት ነው ሄልኝ በኩል መርጃ
አዎ ሶስት ሴቶች ዝም ብሎ አንድ ብቻ ቀይ አብርተው ዝም ብሎ እንትን ይላል ብቻ ይሉኝ ነበር።
ትኬት ነው።
አዎ እሺ ከስር ኮዱ ንገረኝ አንዴ።
አስራ አራት አስራ አራት ዜሮ ዘጠኝ አንዴ እሺ ሶስት ፍሬ ናቸው። አዎ አንዴ አስራ አራት
አስራ አራት እሺ ዜሮ ዘጠኝ እሺ
ዜሮ ሁለት እሺ አስራ ሰባት
እሺ ይሄኛው ሁለት lost ነው ያለው። አሁን ታርሟል ሙሉውን
እሺ፣ እና ተመላሽ የለውም።
እሺ አስራ አራት እሺ
ዜሮ ዘጠኝ እሺ
ዜሮ አንድ ዜሮ አንድ
ሰላሳ ስድስት ሰላሳ ስድስት አስራ አራት ዜሮ ዘጠኝ ዜሮ አንድ ሰላሳ ስድስት
እ አስራ አራት ዜሮ ዘጠኝ ዜሮ አንድ ሰላሳ ስድስት አ እሺ ይሄ ደግሞ አራት ጨዋታ ነው የወደቀው።
እሺ አስራ አራት እሺ
አስር እሺ
ሀምሳ ስድስት እሺ
አርባ ስምንት
ይሄም ሶስት ጨዋታ ወድቋል።
ወይኔ
አለህ ሌላ
እ ሌላ አለህ check አደርግልሃለሁ እስቲ ሌላ እስቲ ሌ- አንተ አስራ አራት ዜሮ አንድ
እሺ አስራ አራት ዜሮ አንድ አርባ ዘጠኝ ዜሮ ዜሮ አርባ ዘጠኝ ዜሮ ዜሮ እሺ አ
ይሄ አምስት ጨዋታ ነው የወደቀው።
አምስት ጨዋታ እሺ አ አስራ አራት አሁንም እሺ አስራ አራት በጣም ደንበኞቹ ነው እኮ አዎ ዜሮ አንድ እሺ
ሀምሳ ዜሮ ሁለት ሀምሳ ዜሮ ሁለት እም።
ይሄ ስድስት ጨዋታ ነው የወደቀው።
ስድስት ጨዋታ እሺ
አ እሺ ቀጥል አንተ አንተ አስራ አራት ዜሮ ስምንት አስራ አራት ዜሮ ስምንት ሀምሳ አራት ዜሮ አራት ሀምሳ አራት ዜሮ አራት እሺ እም።
ሰባት ጨዋታ ነው የወደቀው ይሄኛው ትኬት ላይ ሰባት ጨዋታ እሺ አስራ አራት ዜሮ አምስት አስራ አራት ዜሮ አምስት
ዜሮ ዘጠኝ ሰላሳ አራት ዜሮ ዘጠኝ ሰላሳ አራት አስራ አራት ዜሮ አምስት ዜሮ ዘጠኝ ሰላሳ አራት ነዋ።
አዎ እያመጣልኝ አይደለም ግን አንዴ እስኪ ድጋምልኝ።
አስራ አራት ዜሮ አምስት እሺ
ዜሮ ዘጠኝ ሰላሳ አራት
እያመጣ አይደለም በዚህኛው think ልክ አይደለም። በደንብ ያው እስቲ ትኬቱን እሺ እንትን አ- በእንትን አ፣ እናንተ ጋር ሳንደውል ማለት ነው እሺ በምን አ፣ እንትን ነው ማየት የምንችለው እነኛ ያልታረሙ ትኬቶች?
አይ ብዙ ጊዜ እኮ update ይሆናል ትኬቱ እንዲህ ስከሰት okay።
ትኬቱ ይበራል። ግን አንዳንዴ system ኡ ስለሚዘገይ ነው ለ update ለማድረግ እና እንደዚህ አይነት ትኬት ካጋጠማችሁ ቴሌ ቴሌግራም ላይ አዎ።
ፌስቡክ ላይ ምናምን ልትልክልን ትችላለህ። ግዴታ መደወል አይጠበቅብህም።
okay፣ እሺ፣ እሺ፣ እሺ፣ እሺ።
thank you አመሰግናለሁ።
እኔም አመሰግናለሁ። መልካም ምሽት።
እሺ